Sí. hello ወይ
እንዴት አደርሽ? ሰላም ነው? እግዚአብሔር ይመስገናለን። እ ማሽን አስገብተን ነበረ ለጥገና እሺ
እ እሺ
እና እንዳደረሰ እና እንዳልደረሰ በዚህ ስልክ ጠይቁ ስላላችሁ እሱን ለመጠየቅ ነበር።
እሺ የማሽን ቁጥር ትነግረኛለሽ?
የማሽን ቁጥር እሺ፣ አንዴ ትንሽ ታገሱ።
አዎ እያወራ አዎ ይሄ የማይደርስ ባላንስ አይ አልያዝኩም አላነሳውም ስልካ ቤቱ ይሄኛውማ ብር በባላንስ ስለሚሰራ አብዛኛው ይመልስባቸዋል መሰለኝ በፓኬት አይሰራም በፓኬት ሲደውሉ ለዛ ነው
አሁን ቤት ነች? ስራ ስራ እኔ እኮ ሁለት ስልክ ላወራ እያልኩ ነው ሁለት ስልክ ማስተናገድ አልችልም በጣም ከባድ ነው እኮ አሁን maybe ባይነሳ ወይ ስራ አይልም maybe ይሄ ባይነሳ complain እኮ complain ነው የሚቀርበው አይደል እንዴ